ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሰላም እንዴት ነህ?
አለው ባለፈው የሆነ እንትን ላይ ቴስት ላይ እንትን ብዬ ብሩ አልተላለፈልኝ አልገባለኝም።
አ
ብሩ
ብሩ
አዎ የምን ብር ወደ በ- ቤት ቢት አይደለ እንዴ?
አ ቤት ቢት አይደለ?
ኧረ እንትን ነው መርሃባ ተሳስቻለሁ እ?
መርሃባ ሰርቪስ ነው።
ተሳስቻለሁ። በቃ እሺ ይቅርታ።
እሺ